ወይ
ስልካችን ማለት ነው
እ
በኢንተርኔት አማካኝነት ስለሆነ የሚሰራው
okay
አልፎ አልፎ ሊቆራረጥ ይችላል፣ ሊያቆራረጥ ይችላል ከፈለገ።
የአገሪቷ ሁኔታ ነው።
እንደዛ ነው። አንቺ ደህና ነው?
እኔ ደህና ነኝ፣ እግዚአብሔር ይመስገን።
ማለቦቻርት
ቆሻሻ ጉቡት ትጅራ
ማኒ
እ
ማል በራበር ነው
ಓ ದುರ್ರಾಂಬರಿ ಮರೆಂಗು
ሞከ ነርፋሳት
ካኑ ማርፋሳ ጉን
አተው ባይሱ ባይሱ ቦት
ಹೋಜಿನ ಕಮಿ
ሆጂን ገለተዋ ከአመማን ጀሎ
ಹ್ಮ್
እዚች የቴሌ ጉዳይ ነበረች አሁን
ಹ್ಮ್ አይሰራም ኩሎች ናቸው ኮኔክሽኑ እስኪመለስ እንጠብቃለን እንደዚህ